ጤና ይስጥልኝ በሽቶች
በአንድ የወጣብኝ ትኬት ነበረ እና አልተመለሰልኝም።
እሺ cashier code ይንገሩ።
እስቲ cashier code cashier code cashier code እሺ B
እሺ
B ሀምሳ ስድስት
እሺ እ፣ ትኬቱን በወረቀት ነው የቆረጡት?
በስልክ ነው እና ያው በሰው ነው አ።
የምጠቀመው በሰው ነው በስልክ የምጠቀመው ከሆነ- ስልክ የለኝም።
okay። አይ ከላይ multiple የምትል እ፣ አለች ትኬቱን እኮ ሲከፍቱት እ ምን ትኬቱን መልክ ግን ሲከፍቱት multiple እ።
ከላይ
እ የሚል አለ።
ምን የሚል አለ ነው ያልከኝ?
multiple ከላይ በቀይ የተጻፈች
multiple አ
የቱ ጋር
ችግር የለውም። እሺ እ፣ ID ውን ይንገሩ።
ID? እሺ B እሺ
ሀምሳ ስድስት እሺ
B ዘጠና ስድስት
C ዘጠና ስድስት
BD
DB
BD ሁለት D እሺ
እሺ E
E
ሰባት
እሺ ሁለት ሁለት ይንገሩ።
እሺ DE
DE
DF DF DM እሺ።
F እሺ E እሺ
ዜሮ አንድ ዜሮ አንድ
D ሀያ አንድ D ሀያ አንድ ሀያ ሶስት
hello እም እስቲ ቁጥሩን ላ- ልንገሩትና check ያደርጉኝ ትክክል መሆኑ ስላላወጣልኝ ማለት ነው። B ሀምሳ ስድስት
እ እ B ሀምሳ ስድስት ንገረኝ።
C ዘጠና ስድስት ቆይ ቆይ B ሀምሳ ስድስት
B ቆይ ልክ ነው አይደለ?
እያወጣ- እያወጣልኝ ነው። ቆይ ጓደኛ አንድ እሺ ችግር የለም።
ታገሰኝ። ስልክ ቤት ሰው ስለሆነ ይሄን ብር እየበላ ነው እንዳይዘጋ እንጂ
ወይም መልሼ ልደውልዎት?
እሺ እሺ